Hello
Support ነው ምን ልርዳዎት?
እ ስልኬ balance አላሳየኛለ።
ምን block ምልክት ነው የሚያሳየው?
አዎ block ምልክት ነው የሚያሳየው፣ balance አያሳይም። ባለፈው እኮ እንደውም ነገርሽ ነበር ራዳር በሚለው አስተካክላለሁ ብልሽ።
ራዳር
አዎ ራዳር ብዬሽ ባለፈው ነገርሽ አስተካክላለሁ ብልሽ አላስተካከልሽልኝ።
ስልኮትን አላኩም እኮ ልኬልሻለሁ በቴሌግራም ሁሉ እኮ አንስቼ ልኬልሽ ነበር።
እኮ ስልኮትን ከስር አልጻፉልንም ላኩልን ብለኖት ነበር። ስልክ ቁጥሮን ይጻፉልን ከስር
እሺ text ግን በዚህ በራ- በ- በራሱ ቁጥር ነው። እሺ
ዜሮ ዘጠኝ ሀያ አራት ቤቱ አዎ ይሄ ራሱ ነው አሁን የደወልኩልሽ።
እሺ